Hello? hello እርሳ ተቋረጠ። እና ምን ምን አሰብ?
እና እዛ ያልሽኝ ቦታ ነው ቢሮአችሁን training center ኡ?
አዎ አዎ፣
እሺ መች መምጣት እችላለሁ?
አሁንም መምጣት ትችያለሽ አለን።
እሺ በቃ እኔ እዚህ ጋር መታችሁ እመጣለሁ።
እሺ መች ላይ የያዘው ሰዓቱን ይቅርታ እ
እ እ ከሰዓት ምን አል-
አይሰማኝም።
በቃ ሰዓቱ እኔ መች እዚህ እመጣለሁ። አይ